አሉ ጠፋህ እኮ በጣም ጠፋህ።
እኔሳ ደህና ሁሉ ሰላም ሰላም መንዲዳ ወደ ከደብረ ብርሃን ወተን አሁን እየሄድን እዛ እንትን የአርባ አርባ አርባ okay ደረሰ እንዴ?
አርባ okay ጤና ሰላም ነው።
ደውልሃለሁኝ ብዬ ቅን እንዴት አሉ?
አልተመቸችልኝም ኔትወርኩም እምቢ አለኝ ብዬ አዎ እችኛዋማ ፌል እንትን አደረኩ አ- ምን ተከራከርኩት እኔ ባልከኝ መሰረት ተከራከረው ምን ቢለኝ ጥሩ ነው ሁለት ደላላ መሀል ላይ ያለበት ሀምሳውን ትለቃለህ አለኝ አይ አልሰማህም አልኩት ኦኬ እዛ አስቤ ብል ደውል አለ በዛው ቀረ ኦኬ እኔም ምንም አላልኩትም ዝም አልኩት ኦኬ እንደዛ በታ
አንድ አንድ ቤ- አ- አየህ ገባህ ሁለት ደላላ ያለበት ያው ያ ማለት ሀያ አራት ሺህ ብር አርባ ስምንት ሺህ ብር ትለቃለህ አይነት ነገር ነው anyway አሁንም ሰው አለ ብለዋል እኔ ልክ ስመለስ process አደርገዋለሁኝ እኔው ራሴ እሄዳለሁ እዛው okay ያው አንተን እንደ እኮ ከጎን ደላላ እኮ ከአንተም ከሱም ነበር የሚወስደው። እንደዛ ቢሆን አዎ ከአንተ አንዴ ሀምሳ አለኝ እንጂ ከኔ ለምን ከሀምሳ ለምን አዎ፣ አይሆንም በፍጹም አይሆንም እኔ እንደውም ከሆነም ሀያ አራት ነው ግን እኔ ሀያ አራትም አልሰጠህም ሙሉን ነው የምትሰጠኝ ለእኔ የቀረውን ደግሞ እናንተ በዛኛው ባል- ባለው በኩል እኔ ከአንተ ጋር የተነጋገርኩት በአንድ ነጥብ ሁለት ነው እንጂ አዎ፣ በምንም ታምር በዚህ ደረጃ እንነጋገር እሺ ቆይ ልደውልልህ መልሼ አለ አልደወለም እኔ አሁን ብደውልለት እኔ ፈላጊ ነኝ ብዬ ብሎ የበለጠ ይጫወትብኛል ብዬ አልደወልኩም ዝም አልኩት ትክክል ነው። ሁለት percent ነበር። እንደዛም ቢሆን በቃ ሁለት percent ሀያ አራት ሺህ ብር አለ አዎ፣ በቃ እንደዛ ነበር። እንደው ቢሆን እንኳን ቢሆን አዎ እ፣ ከዛ ውጪ መሆን የነበረበት ሰባ ስድስቱን ይሰጠኛል አዎ፣ አዎ፣ እሱ ሀያ አራቱን ይወስዳል እንደዛ ነበር የሚሆነው ከዛ አይ ልጁ እንትን ለ- ምንድን ነው ስሙ የልብ ትረታ ለማወቅ እንደሆነ ገባኝ አዎ፣ ትክክል ነው። እንደዚህ ናቸው እኮ።
ኧረ በጣም ይገርማል አንተ አዎ፣ ዝም በለው ይመጣል በራሱ ጊዜ።
አይ ራሱ ጊዜ ይመጣል አይ ደግሞም አሁን እንቅስቃሴው ጥሩ ነው አለኝ እዛም የሚጠብቅልን ሰውዬ okay፣ okay፣ ስለዚህ ይሸኘዋለን አይቀርም መልካም እሺ።
already already ዝ- ዝተንበታል ይሸኘዋለን
አይ፣ ይሆናል እንግዲህ። ሰላም አ- ናቸው።
አ፣ እግዚአብሔር ይመስገን ደርሶ መልስ ያው- ነው ያው- ወይስ ደረ?
አይ አይደለም እሑድ ነው የምመለሰው okay፣ okay።
እንደ እግዚአብሔር ፈቃድ አይ፣ መልካም በቃ እያየህ ሂድ እንግዲህ።
እንትና የሙሉ አባት አርፈው መቅበር አልቻለችም አሉ። ተመልሳ ወደ ቤት መጣለች አሉ።
ሙሉ ሙሉ ተሰማ ቃ- ሙሉ ሙሉ ተሰማ መቼ
ዛሬ አሉ።
በስመ አብ እና ቀብሩ ነገር ነገር ነገ ነበረ መንገድ ዝግ ነው አሉ።
ወደ እነሱም ወደ እነሱም ሰላም ነበር እኮ።
አዎ እስኪ እንግዲህ እንትና ማነው ሽሜ ነበር የደወለልኝ okay እና መሄድ ከቻልን አብረን ብንሄድ ችለኝ እኔ ያለሁበት እንደዚህ ነው ለግርምዬ ነግረውና ከግርምዬ ጋር እንመጣለን ሰኞም ቢሆን አልኩ።
ይሻላል። አዎ ይሻላል። እኔም በጣም busy ነን እኮ እኔ እንደውም እንትን አይ እናንተማ እናንተማ ወደ ኋላ ወደፊት የለም ከዚህ በኋላ እንትን አለን እና መስመር እስኪይዝላችሁ ይሄ እንትን አለን ይሄ ሰባተኛ ዓመት ምስረታ በዓል እንደውም ለዛም ነው የደወልኩት።
አረ የ- የ- የ- እየሰማሁ እየሳኩ ብዬ ነበረ አሌክስ እየሰማሁ
እና ከመጣህ ብዬ አይ ነበር።
ጎበዝ ነው ተመችቶኛል ግን confidence ኡ ደስ ይላል በጣም ነው እብድ እኮ ነው።
እ?
እብድ እኮ ነው።
ደስ ይላል ዘንድሮ ደግሞ አንድ ቢሊዮን ብር ነው ያ- ያቀዳችሁት አዎ transaction?
ተብሏል።
ጎበዞች አረ በጣም ልባችሁ ትል ተራራ ነው አባቴ እንደዛ ነው እንግዲህ መፍረስ ነው።
አንበሶች አንበሶች እና
እና የ- የ- የሶማሌን ነው የአፋርን ክልል በጀት ልትይዙ ነው እንግዲህ እንደዛ ብለናል።
አ- አሪፍ ነው በጣም መጠራራት ነው ዋናው።
አይ ጎበዝ፣ በእውነት በጣም ነው ደስ ያለኝ። ብታይ እንዴት ሀሴት እንዳረኩኝ የኔ እኔ ነው ያልነው የተሰማኝ።
እንደዛ ነው እና እና የጋራ እኮ ነው በጋራ አይደለም።
አዎ በጣም ነው ደስ ያለኝ።
አይ የለህማ እኔ እሑድ ለእለት መጣውልልህ ነበረ።
ምን አስበህ ነበር?
አይ እሑድ ትመጣለህ ወይ ልልህ ነበረ።
የት እናንተ ጋር ምን ነበራችሁ?
አይ በዓሉ ነው እኮ
እ? እ? እ?
በዓሉ አይደለ እሑድ እሑድ እኮ ኢሊሊ ኢንተርናሽናል ሆቴል አለን።
አዎ ምን አባቴ ላርግ እዚህ- እዚህ ልያል ምን ቤሾን በእኔ ስም ልላካት እንዴ? ቤሾን በእኔ ስም ልላካት እንዴ?
ይቻላል።
አይ፣ ችግር የለውም። አይ OK ነው። anyway በቃ ምንም ማድረግ አልችልም፣ ምክንያቱም ፕሮግራሙ ነገ ነው። ምናልባት ጠዋት ላይ ወጥተን ከመጣን እነሱ አልደርሱ ምንም ገና አሁን ራሱ ወደ መንዲዳ እየሄድን ነው።
ችግር የለውም እንገናኛለን ሌላ ቀን። ችግር የለውም አዎ ምን አባቱ ምንም ችግር የለም። እንኳን በሰላም አደረሰን።
ዋናው እሱ ነው።
አዎ እንደዛ ነው አባቴ በቃ እንገናኛለን።
በቃ አይዞህ ክሺ፣ በርታ፣ እሺ፣ በርታ። ማግዝ ነገር ካለ ደግሞ ደውል።
ጥሩ እንደዳወላለን። እሺ እኔ እሺ፣ እሺ፣ እሺ።
አለ የከተል መጥቷል